hello አቤት ጤና ይስጥልኝ ጀማል አዎ እ ከቴሌ ነበር የምደውለው።
እሺ ቴሌ ብር ተመዝግበህ ነበር አይደል?
አዎ እና balance እየተጠቀምክበት አይደለም። balance ዜሮ ዜሮ ነው የሚለው እና አዎ እንድትጠቀምበት እንድትሰራበት ነበር የደወልኩት።
አዎ መጥቶ active አድርግልኝ ብዬ እናንተ agent ኡ መጥቶ active ያደርግልኝ አልቻለም።
አላረግልህም? ለምን?
አላደረገልኝም።
ደውል ነግረኸው?
አይቆምም። አዎ መጥቶ የሆነ ቀን መጣ።
አዎ በሆነ ሰዓት ስልኬን እንትና እና ቻርጀር ዘጋና ምንም መኪና ይዘው ነበር የመጡት።
አዎ አዎ ከዛ ሊታገሱኝ አልቻለም። ጥሎኝ ሄደ። ተመለሰ። ከሆነ ደቂቃ በኋላ ና አልኩት። አልመጣም።
okay።
አስታት እየጠበቃለሁ ብዬው ማለት ነው።
አዎ፣ ያንተ የት ነው?
ተደጋጋሚ ደውዬለታለሁ። እኔ እ እኔ ያለሁት እንትን ነኝ አ- አዲስ ገበያ አዲሱ ገበያ ነው።
አዲስ ገበያ።
በቃ ያረግልሃል፣ እነግራቸዋለሁ። እሺ እሺ ንገራቸው። እሺ እሺ እሺ ደህና ነህ?